withdraw አርግቼ ወደ ቴሌ ብር ሶስት መቶ ብር አልገባልኝም አስራ ሁለት ሰዓት ከምናምን ላይ በዚህ ስልክ
እሺ አንዴ ቆይ ቼክ ላድርግ።
እሺ እሺ hello አቤት አንዴ ጠብቀኝ እሺ check እያደረኩልን ነው።
እሺ እሺ
እ process ላይ ነው። እሺ ለቻፓ process- አሳውቃቸዋለኝ። አዎ ይገባልሃል።
ይገባልኛል አዎ አሁን እ ትንሽ system እያስቸገራቸው ስለሆነ የብዙ okay።
ሰው hold አድርገው ነበረ፣ ግን ይገባልሃል። አሳውቃቸዋለሁ።
okay ግን አ- እንትን ብሏል አ- አልገባም አዎ process ላይ ነው ያለው። አልገባም። ወደዚህ ወደ ቴሌብር account አይደለም?
አዎ ወደ ቴሌ ብር account withdraw አርግቼ አዎ እምቢ አለኝ አዎ አልገባም።
አልገባም። process ላይ ነው።
እሺ እሺ እሺ